ሱራፌል ስልክ ተይዟን እያለ ስላስቸጋሪ ልክ
አገናኝሽ
ስልክ ስዊች ነው እንዴ?
እ
ስልክ ስዊች ኦፍ ነው እንዴ? አሁን ኧረ አይደለም።
የደወልኩበት ስልክ አይደለም አ፣ እሺ እሺ።
የአቤልን ያስቸገረኝ ኦርደር ገብቶላል።
እ?
የአቤልን አስቸገረ። እሺ ኦርደር አስገብቼልሃለሁ እያለህ ነው።
ሴት
ከቢጄ ሀያ ሜትር የሚሄድ ኦርደር አረ ይሄኛውን መቼ እንትን አለ- አለልኝ መጀመሪያ አልጨረሰልኝም እኮ
እሺ ይደውልልሃል። እሺ እሺ አታለሽ እሺ